ሰላም ጤና ይስጥልኝ። Best Bet ቤቴን የምረዳው ትኬት check ለማድረግ
ምን አልከኝ? ቀሳ ድምፅህ ትኬት check ለማድረግ share ኮዱ አለ?
አ እሺ ንገረኝ።
አስራ ሶስት አስራ ሶስት ስልሳ አምስት
አስራ ሶስት ሀምሳ አምስት
ዜሮ አምስት ሰባ አራት
አስራ ሶስት ሀምሳ አምስት ዜሮ አምስት ሰባ አራት ስላል
አስራ ሶስት ስልሳ አምስት ዜሮ አምስት ሰባ አራት
አስራ አምስት ዜሮ አምስት ሰባ አራት
አ
እሺ ሁለት ጨዋታ ጥሎሃል፣ ወድቋል። እሺ ትኬቱ እሺ እሺ ስደውል እናመሰግናለን። መልካም ምሽት።
መልካም